ጤና ይስጥልኝ ምሽት ቤት አሁን እንትን በፎቸር ልኬ ማለት ነው ዜሮ ዘጠኝ ሀያ ስልሳ አንድ አስራ አራት ማለት ነው ቁጥሩ ነው።
አዎ እምቢ አለኝ። ወደዛም ለማስገባት ወደ ራሴ ለመመለስ እስኪ ንገረኝ አንዴ። ስልሳ ዜሮ ዘጠኝ ሀያ ስልሳ አንድ አስራ አራት
ይቅርታ ሀያ ስልሳ አንድ አስራ አራት ዘጠና ዘጠኝ
ስንት ብር ነው የላከው?
አንድ ሺህ ስድስት መቶ
አሁን ደውለህልኝ ነበር አይደለ?
እ አዎ ድም ደውለህልኝ ነበር እኮ አዎ፣ ነግረሽኝ እንዴት ነበረ።
እንደምን እንትን እንደምትለው እኮ ነግሬሃለሁ።
አርጌው እምቢ አለኝ። ወደ እኔም ለመላክ ለማስገባት ወደዛኛውም ለማስገባት ኮዱን አግኝተኸዋል?
አዎ
እስኪ ቆይ አንዴ እስኪ አንዴ ኮዱን ንገረኝ።
እ ዝጎሩ እም፣ ሀያ ሶስት ዘጠና አንድ እ ዜሮ ስድስት ኦ ነው ዜሮ አይደለም።
ሆኖ እንዴ?
አዎ እንደዛ አድርገህ ሞክረው።
እሺ አውሰ እሺ መልካም ቀን